ሄሎ ሄሎ
ሄሎ አይሰማም?
ይሰማል። እንዴት ዋሉ?
እንዴት ነሽ?
እግዚአብሔር ይመስገን።
አሁን ደውዬ ነበርና ኔትወርክ አቋርጦብኝ ነው።
እሺ
ህፃን ልጅ ለመጠቆም ነበር
እሺ፣ እድሜያችሁ ስንት ነው?
ከአምስት በታች። ስም ኤደን ሹመት።
እድሜያችሁ ስንት ነው?
እ፣ አሁን በቅርቡ ነው አራት ዓመቷ ያከበረችው።
እሺ፣ የቤተሰብ ስልክ ቁጥር ይኖርሻል?
ስልክ ቁጥር የነሱ
አዎ።
text ላድርግልሽ ወይስ አውጥቼ ልንገርሽ?
አይ ንገሪኝ።
እሺ፣ ያንቺን ስም አልበል። እሺ
እሺ። ይቅርታሽ
ጨርስ፣ ችግር የለውም።
እሺ፣ የሚያስፈልግ ስላልመሰለኝ አላዘጋጀሁትም። እሺ ዜሮ ዘጠኝ
ዜሮ ዘጠኝ ስልሳ ሰባት
አስራ ሰባት ሀያ ስምንት ሀያ ስምንት ሀያ ስልሳ
ሀያ ስልሳ አድራሻዋ የት ነው?
ኮተቤ
የእርስዎን ስም አልበል።
መብራት እባላለሁኝ።
መብራት ማለት መብራት ግድ የለው
ስልክ ልውሰድ። ዜሮ ዘጠኝ ዜሮ ዘጠኝ አስራ አንድ
አስራ አንድ ስልሳ አምስት ስልሳ አንድ
ስልሳ አምስት ስልሳ አንድ አስራ አንድ
እሺ የሰሙት ከየት ነው? ማስታወቂያው።
ከቲቪ ከድምፅ ቲቪ።
እሺ ስለደወልን አመሰግናለን። መልካም ቀን።
እሺ አመሰግናለሁ። thank you እሺ ሰላም።